ጤና ይስጥልኝ። ሁሉ ስፖርት ባኮም ልርዳው?
ሰላም ሰላም። አሁን ደውዬልሽ ነበር።
እሺ
የዝውውር ታሪክ ምንም እየመዘገበልኝ አይደለም። የለም ምንም
አይከፍትም ወይስ ምንድን ነው?
ምንም አይከፍትም። አለ መጥቷል፣ ግን የለም የዝውውር ታሪክ
አልገባኝም። አለ መጥቷል የለም ማለት
አልመጣም። አለ እንትኑ እንትኑ ላይ ገብቻለሁ። ይሄ የዝውውር ታሪክ የሚለው የቅር- የቅርንጫፍ ዝውውር አለ፣ ነካውት ዛጋም የለም። የላኩት ዝውውሮች የሚል ላይ የባንክ ዝውውር የባንክ ዝውውር የሚል አለ።
የባንክ ዝውውር አዎ እሱ ላይ ይንኩት።
ቴሌብር ወደ ቴሌብር ነው።
አዎ እኮ የባንክ እሺ፣ ዝውውር አዎ፣ የሚለው ላይ አገኘሁት።
ሲገቡ ያገኙታል።
አዎ፣ በጣም